ሄሎ ሰላም ጤና ይስጥልን። በሽቱ ቤት
ሄሎ አቤት፣ አቤት።
ሰላም ዋል።
እግዚአብሔር ይመስገን። እንዴት ነህ አባ?
እ፣ እ፣ ትኬት ነበር ኮድ ልንገርሽ ነው ምን አልከኝ?
አፋር ኮድ ልንገርሽ።
እሺ ንገረኝ።
እሺ ስልሳ አምስት አርባ
ሀሸር ኮዱን ነው አይደለ?
አ እሺ ስልሳ አምስት አርባ
ሰላሳ አራት ሰላሳ አራት ሰላሳ ደሰላ ሰላሳ ብዬ ሌላ አራታ አ አ አ እዩ የመቼ ትኬት ነው?
የከፍተኛ ነው የውድ መሰለኝ የእሑድ ዕለት የውድ የወቅ- የቆየ ነው ብቻ ቀኑ መሰለኝ በሶስት በስምንት በነጥብ ሰዓት አዎ በሀያ ስምንት አስር ማለት ነው። ኦኬ ኦኬ።
በስምንት አስራ ቆይ እሺ፣ አንዴ አባቴ እሺ እ፣ ትንሽ ጠብቀኝና አንዴ እንትን ልበልልክ። እሺ ላስልክልክ ለቴሌግራም ለፕሮቫይደሮቹ ከዛ እንዲያበሩልክ ልንገራቸው። እሺ አላበሩትም?
ልንገርሽ አንድ ልንገርሽ እሺ እሺ ቆይ አንዴ ትነግረኛለህ።
እሺ ንገረኝ አሁን
አምስት አርባ ሰላሳ ምን አልከኝ ተመሳሳይ ነው ተመሳሳይ ነው ተመሳሳይ ነው በቃ ናቸው እሺ እ እ?
ስልሳ አምስት እሺ ይህ ተመሳሳይ ነው አርባ እህ ሰላሳ
ሰላሳ አራት ሰላሳ አምስት እዛ አራት ግን ሰላሳ ተመሳሳይ ነው አምስት አራት
ሰላሳ ብለሻል አይደለ እዛ አራት ድምፅህ ር- ርቋል አባ እሺ ሰላሳ እሺ ከዛ አራት ያው ተመሳሳይ ነው ግን እዱ ይለያያል በዚህ የቡሩ
አይ አንድ አይነት ነው እ፣ ነው እያመጣልኝ ያለው ለእኔ አንድ አይነት ነው odd ኡ ሰ- አጠቃላይ total odd ኡ ሰላሳ ስምንት ነጥብ ሰላሳ የሚል ነው
ምክንያቱም ሌላ ያውን ቼልሲ ምናምን የሚለው double chance አለው ይህንም አለው እና ያወዛዝባል እዛ አይደለም ስለዚህ አንድ ትኬት ብቻ ነው ሁለት አዎ፣ አይደለም አ- አንድ ነው እሺ ግን አንዴ ቆይ ይለያያል የሚገርምሽ
አይ አ- ይሄ በ- ሌላ ወይስ cashier code ኡን በደንብ ያው ሁለቱ ሁለት ከሆነ የቆረጥከው የተለያየ ነው የሚሆነው።
ከሰርኩቱ ተመሳሳይ ነው። ብሩ ደግሞ ሁለቱም በአምሳ ላይ ተቆረጡ፣ ግን ይለያያል ብሩ አንድ አንዱ አንድ ሺ አንዱ አንድ ሺ ዘጠኝ መቶ አምሳ ሶስት ብር ነው የሚል ይኸኛው ደግሞ ሶስት ሺ ሶስት ሺ ስድስት መቶ ሰም- ሰማንያ ብር ነው የሚል አይደለም እኔ ጋር ያየሁት ግን ያለው በሀምሳ ብር ነው የቆረጥከው። possible win ኡ ሁለት ሺህ ሁለት መቶ ዘጠና ሰባት ብር ነው።
ሀስ ይጨምራል ማለት ነው። እዚህ ግን የሚያሳየኛሉ አይ አንድ ሺ አይደለም።
ዘጠኝ መቶ አምሳ ሶስት ብር ይላል አንዱ ምናልባት odd ኡን odd ኡን በፊት screenshot ስታደርግ እ፣ odd ኡን ቀይረውት ነበር ማለት ነው።
እሺ እንግዲህ አሁን ምን ይሻላል ታዲያ?
ቆይ ይኸው ልኬላችኋለሁ።